አልችላለት ከቻይ ገና ዛሬ ፍቅርሽ ሲረታኝ ወደ አንቺ አመጣኝ አልችላለት ከቻይ ፍቅርሽ ለብቻዬ ገና ዛሬ ፍቅርሽ ቢረታኝ ወደ አንቺ አመጣኝ ነው መኖሪያዬ ከጋራው በላይ ስትናመኛት ይቻታ ላይ ሳላውቀው ኖሬን እንዲህ ማለቷ ለካስ ከልቤ ነበር ቤቷ ለካስ ከልቤ ነበር ቤቷ ሆይ ሆይ ሌላ ምን ኖሮኝ ሆይ ሆይ ወዳንቺ አመጣኝ ሆይ ሆይ ጤና ባጣ እንጂ ፍቅርሽ ቢረታኝ ልብሽ ይራራልኝ እቴ በቃ ይበለኝ ከአንጀትሽ አስተኘኝ እጅሽ ላይ ከጣለኝ ልብሽ ይራራልኝ እቴ በቃ ይበለኝ ከአንጀትሽ አስተኘኝ እጅሽ ላይ ከጣለኝ ሆይ ሆይ ሆይ ሆይ ላይ ላይ ላይ ላይ ላይ ላይ ላይ ላይ ላይ ላይ ላይ ላይ ላይ ላይ ላይ ላይ ላይ ላይ ላይ አልችላለት ከቻዬ እጅ ለብቻዬ ገና ዛሬ ፍቅርሽ ቢረታኝ አንቺ አመጣኝ አልችላለት ከቻዬ እጅ ለብቻዬ ገና ዛሬ ፍቅርሽ ቢረታኝ ወደ አንቺ አመጣኝ ያሰኘ ፍቅርሽን እንደማስከነፍ አላችል ብሎኝ መጣው ብሸነፍ ይግባሽ ነገሬ ተረጂ ውጤ በወድሽ አይደል አንቺን ማለቴ በወድሽ አይደል አንቺን ማለቴ ሌላ ምን ኖሮኝ ሆይ ሆይ ወዳች አመጣኝ ሆይ ሆይ ጤና ባጣንቺ ፍቅርሽ ቢረታኝ ልብሽ ይራራልኝ እቴ በቃ ይበለኝ ከአንጀትሽ አስተኘኝ እጅሽ ላይ ቀጣለኝ ልብሽ ይራራልኝ እቴ በቃ ይበለኝ ከአንጀትሽ አስተኘኝ እጅሽ ላይ ቀጣለኝ ሆይ ሆይ ላይ ላይ ላይ ላይ ላይ ላይ ላይ ላይ ላይ ላይ ላይ ላይ ላይ ላይ ላይ ላይ ላይ ላይ ላይ ላይ ላይ ላይ ላይ ላይ አልችላለት ከሻዬ እሺ ለብቻዬ ገና ዛሬ ፍቅርሽ ቢረታኝ ያንቺ አመጣኝ አልችላለት ከሻዬ እሺ ለብቻዬ ገና ዛሬ ፍቅርሽ ቢረታኝ ያንቺ አመጣኝ ነው መኖሪያዬ ከጋራው በላይ ስትላምኛት ይጫታ ላይ ሳላውቀው ነው እኔን እንዲህ ማለቷ ለካስ ከልቤ ነበር ቤቷ ለካስ ከልቤ ነበር ቤቷ ሌላ ምን ኖሮ ይራራልኝ እቴ በቃይ በለኝ ከአንጀት ሳስተኝ እጅሽ ላይ ከጣለኝ ልብሽ ይራራልኝ እቴ በቃይ በለኝ ከአንጀት ሳስተኝ እጅሽ ላይ ከጣለኝ ሆይ ሆይ ሆይ ላይ ላይ ላይ ላይ ላይ ላይ ላይ ላይ ላይ ላይ ላይ ላይ ላይ ላይ ላይ ላይ አንቺ ባለ ትከሻዬ እጅ ለብሳዬ ገና ዛሬ ፍቅርሽ ይረታኝ ያንቺ አምሳል። አንቺ ባለ ትከሻዬ እጅ ለብሳዬ ገና ዛሬ ፍቅርሽ ይረታኝ ያንቺ አምሳል። ያሰኝ ፍቅርሽን እንደማስከነፍ አላችል ብሎኝ መጣው ብሸነፍ ይግባሽ ነገሬ ተረጂውቴ በወድሽ አይደለ እንዴ ማለቴ በወድሽ አይደለን እንዴ ማለቴ ጤና ምኖሮኝ ሆይ ሆይ ወዳቻ መጣ ሆይ ሆይ ጤና ባጣኝ ፍቅርሽ ቢረታኝ ልብሽ ይራራልኝ እቴ በቃይ በለኝ አንጀትሽ አስተኘኝ እጅሽ ላይ ከጣለኝ ልብሽ ይራራልኝ